Hello
አሁን live እየተከታተልኩ ነበርና ይሰማ
እሺ
subscribe አድርጌ ነበርና ለመሰለም subscribe አድርጌ subscribe አድርጌ
መሸለም ፈልገው ነው። እጹብ ድንቅ ልጆች ይጠቁማሉ። እጹብ ድንቅ ልጆችን ይጠቁሙ።
ከዛ ውጭ የለም ይሰማኛል።
subscribe አድርጌ subscribe አድርጌ የለም
እጹብ ድንቅ Hello ይሰማናል hello